ለም ለም ለም ለም አዲስ ዓመት ነው ለምለም አበባ የሾይ ለምለም አበባ የሾይ ለምለም ለምለም ለምለም አዲስ ዓመት ነው ለምለም አበባ የሾይ ለምለም አዲስ ዓመት መጣ አበባ አሮጌውን ተካ አበባ ከበሮ ይነሳ ትከሻ ይለካ አዲስ ዘመን መጣ ዙሪያው ገባው ፈካ ቂምና ጥላቻ በፍቅር ይተካ ታጀበች ኃይሎ ጋር ሆዬ ታጀበች ታጀበች ኃይሎ ጋር ሆዬ ታጀበች ታጀበች ኃይሎ ጋር ሆዬ ታጀበች ታጀበች ኃይሎ ጋር ሆዬ ታጀበች አበባ የሾይ ለምለም ለምለም ለምለም አዲስ ዓመት ነው ለምለም አበባ የሾይ ለምለም አበባ የሾይ ለምለም ለምለም ለምለም አዲስ ዓመት ነው ለምለም አበባ የሾይ ለምለም አዲስ ዓመት መጣ አደረሰን እንኳን ፍቅርን ይዞ በዳስ ደስታውን በድንኳን አዲስ ዓመት መጣ እድሜ ለተጠማን ክፉ ክፉ ቀርቶ ቸርቸሩን ያሰማን ታጀበች ኃይሎ ጋር ሆዬ ታጀበች ታጀበች ኃይሎ ጋር ሆዬ ታጀበች ታጀበች ኃይሎ ጋር ሆዬ ታጀበች ታጀበች ኃይሎ ጋር ሆዬ ታጀበች እንኳን አደረሳችሁ የአገሬ ልጆች መልካም በዓል ዛሬ አዲስ ዕለት ነገ ተስፋ ነው ባለህ ተደሰት ህይወት እንዲህ ነው ይሰማል ከሩቅ ሆታ ጭፈራው እንሂድ አብረን ወደ ዳንኪራው ዛሬ አዲስ ዕለት ነገ ተስፋ ነው ባለህ ተደሰት ህይወት እንዲህ ነው ይሰማል ከሩቅ ሆታ ጭፈራው እንሂድ አብረን ወደ ዳንኪራው ታጀበራ ኃይለ ጋር ሆዬ ታጀበራ